hello ጤና ይስጥልን ቤተሰብ
ሰላም ነው እናት ሰላም
አለሁልሽ። እንትን ከዚህ በፊት ጠይቄያችሁ ነበረ withdraw ማድረግ መጠኑን ለምን አታስተካክሉልኝም? አስር ሺህ ብር እየመደብኩ ነው የምጫወተው እና እሺ withdraw ዬ ግን ስምንት ሺህ እና አስራ ምናምን ሺህ ነው።
okay limit ነው አለብህ አዎ፣ በጣም ብዙ ቀን የተናገርኩት።
okay እሺ ቴሌግራም ላይ አውርተህን ነበር አረ ደውዬም በቴሌግራም እሺ ማን ልበል ቴሌግራም ላይ ስምህን ሄኖክ አበበ ሄኖክ
ማለት መጫወት ሁላ ደበረኝ። አስር ሺህ ብር አስገብቼ አስራ ስድስት ሺህ ብር ለማውጣት አልጫወትም መቼም።
okay እሺ በቃ ሄኖክ ቴሌግራም ላይ አውራኝና አሳውቅልሃለሁ እሺ እኔ እሺ አሁን ቴሌግራም ላይ ምን
እዛ ላይ አውራኝ አዎ አዎ እሺ ሄኖክ መልካም እሺ